espesa.
ሄሎ
ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ክርስቲስ ቡቲክ
እ ክርስቲ ቡቲክ አዎ ሰላም ነው?
ሰላም ነው።
እ እግዚአብሔር ይመስገን። ከ V Plus Solution ነበር የምደውለው።
እሺ እ V Plus Solution ላይ ተመዝግበሽ ነበር አይደል?
አዎ እ አሁን ደግሞ account active ለማድረግ እ አንዳንድ ጥያቄዎችን እየጠየቅኩኝ ነው እና መጠየቅ እችላለሁ?
እሺ እ
ልክ ጠይቂኝ።
ነኝ አይደል? ክርስቲስ ቡቲክ።
አዎ
እሺ እ የት አካባቢ ነው ያለው?
ሰሚት ሰሚት የቱ ጋ?
ፍየል ቤት
እ እሺ እ contact person ማን ነው?
እንደዚህ የምትገበችኝ አይ contact person ማለት ሰዎች እቃ ፈልገው አንተ ጋር ሲደውሉ ማግኝ ነው ማግኘት የሚችሉት።
አዎ እኔ ነዋ።
እሺ ማን ነው ስምሽ? እም? እም?